በ effective በኩል ሰርተው አንድ ክፍያ በእናንተ በኩል ከፍዬ ነበረ።
እሺ ደንበኛችን ምን ያህል discharge እንዳለው ለማወቅ ነበረ።
በምንድን ነው የከፈሉትኝ?
በ OTP ተልኮልኝ ከቤተዛካ ሆስፒታል እሺ
በ OTP መሰረት ከፍዬ service charge ኡ በዛብኝ እሺ ደንበኛችን በካርድ ነው ወይስ በ wallet ነው የከፈሉት?
በቴሌብር
በቴሌ ብር ነው የከፈሉት?
አ ሁለት ነጥብ አምስት ነው service charge ኣችን።
ሁለት ነጥብ አምስት አራት ሺ አራት መቶ ሰባ ነው ገባልን ያሉት እሺ እንትና ቆቶች ታብሎ calculate ታደርግልኝ ቻሉች እሺ አንድ መስመር ላይ ጠብቁኝ። አራት ሺህ ስንት ነው ያሉት?
አራት ሺ አራት መቶ ሰባ ነው ገባልን ያሉት አራት ሺህ
መቶ ሰባ ደንበኛችን የሆነ የተጫኑ ነው እየሰማኝ አይደለም።
አራት አራት መቶ ሰባ አራት ሺህ አራት መቶ ሰባ አ እሺ አራት ሺህ አራት መቶ ሰባ እሺ ደንበኛችን service ወርዱ መቶ አስር ብር ነው።
እሺ አሁን እሺ እናመሰግናለን።